በማተቦ ልዳኝ በማተቦ ልዳኝ በማተቦ ልዳኝ በማተቦ ልዳኝ ሌላም ስራ የለኝ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ በጎፈሬሽ መሃል እስኪ በአዳራሹ ናይ በልፍኝ ዘለቂ በልፍኝ ዘለቂ ምን አደንዛፎት ነሻይ ሰው የማትናፈቂ ሰው የማትናፈቂ ለአንቺ ይብላኝ እንጂ ናይ እኔማ ተመቸኝ እኔማ ተመቸኝ እወዳት ነበረ አይ ማለት አይሰለቸኝ ማለት አይሰለቸኝ የተሰፋው ቀሚስ አይ አጥሮሻል ቁመቱ አጥሮሻል ቁመቱ ባንቺ ለካ ትገኛ ጉብል ደማሜቱ ጉብል ደማሜቱ በማተቦን ልዳኝ በማተቦን ልዳኝ በማተቦን ልዳኝ በማተቦን ልዳኝ ሌላም ስራ የለኝ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ በሹሩባሽ መሃል አቀላሏ ግምጃናይ ቡልኮ ዘላቂ ቡልኮ ዘላቂ ጨዋታዋ መልካማዬ ስልክ ተናፋቂ ስልክ ተናፋቂ የኔ መከራዬን አይ ጭንቃ ይሰማትም ጭንቃ ይሰማትም ጭንቋን ጠልጠል አርጋ አይ ትሄዳለችትም ትሄዳለችትም ላንቺ ይብላኝ እንጂ ናይ ውለታሽን ላጣሽ ውለታሽን ላጣሽ እኔማ ጠገብኩሽ አይ በህልሜ የመጣሽ በህልሜ የመጣሽ በማተቧ ልዳኝ በማተቧ ልዳኝ በማተቧ ልዳኝ በማተቧ ልዳኝ ሌላም ስራ የለኝ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ በሽሩባሽ መሃል የጸጉሯ ጎፈሬ አይ ሽብር ይገመታል ሽብር ይገመታል ሙድድ ከሷ ወዲያ አይ በቃ ይከተታል በቃ ይከተታል ዝናብ ዘንቦ ላይ ዘንባ አይን እያጉረመረመ እያጉረመረመ ልግግሳ ለብሶ አይ ከደጇ ከረመ ከደጇ ከረመ ብተወው ነው እንጂ አይ ፍቅርሽን በነቀው ፍቅርሽን በነቀው እኔ አልነበርኩም ወይ አይ ወትሮ ምጨነቀው ወትሮ ምጨነቀው በማተቦን ልዳኝ በማተቦን ልዳኝ በማተቦን ልዳኝ በማተቦን ልዳኝ ሌላም ስራ የለኝ እቴውኝ ለዋለ እቴውኝ ለዋለ እቴውኝ ለዋለ እቴ ብቻውኝ ልዋለ በጎፈሬሽ መሃል ለከተማው ዳኛን አይ ነግሬ ላሾሙ ነግሬ ለሾሙ ይፋወጣሻለሁ አይ ካልቀረለይ ስሙ ካልቀረለይ ስሙ በጥቅሻ ብጠሪኝ አይ እንደ ከራዩ ላም እንደ ከራዩ ላም አልቆረጠም ልቤ አይ ጸቡን አላጠናም ጸቡን አላጠናም የባቲ መድረሻው አይ ዙሪያ ዋቀበት ነው ዙሪያ ዋቀበት ነው ፍቅር ያለቀለት አይ ምነው ካርኔ የለው ምነው ካርኔ የለው በማተቦ ልዳኝ በማተቦ ልዳኝ በማተቦ ልዳኝ በማተቦ ልዳኝ ሌላ ስራ የለኝ